ሄሎ ሄሎ ቁምላችሁ ወይ እኮ ምንም lock ያደረገ ነገር የለም። ውቤ ስንት ነው? ውቤ ሰባ ነው ያልከኝ?
ውቤ ሰባ ሰባ ምንም እዚህ ጋር እኮ lock ያደረገ ነገር የለም። ምን እያላቸው ነው?
እኔ እንጃ ነው user locked ብሎ ምንም ባይሰራም ሁሉም cashier ኦች ቆማ ቁመናል አለኝ።
እኮ ይኸውልህ እዚህ ጋር cashier እንዳለ ማለት ነው። ምንም እንትን locked የሆነ ነገር የለም።
እንዴት እናድርግ? እሺ ረድ ወይ ያው ዝም ዘግቶ ብለህ ወይ locked እምቢ ያላቸውን በቃ የ AnyDesk ይላኩና ገብተን እንትን በላቸው።
እስቲ አሁን ልኬ ነበረ። አሁን አንቺ ነሽ አወራሽም ቴሌግራም ላይ አይደለውም ሲል ያውና ያወራህን ሰው አናግሩት እላለሁ እሺ ሲል ያው
እሺ